ሄሎ ሄሎ፣
አቤት።
ሰላም ነው?
እግዚአብሔር ይመስገን እንዴት ነው
አለን አለሽ?
አለሁ። እግዚአብሔር ይመስገን። ወቦዶጅ እንዴት ነው?
ድምፅህን አወቅሽ እንዴ?
አዎ።
አይ በጣም ጎበዝ ሆነሻል ማለት ነው።
እንዴት ይደረግ እንግዲህ። እንዴት ናችሁ?
እ፣ ዛሬ ይመችሻል ወይ?
እስኪ አሁን ደውልላት ብሎ ይኸው አምባሳደር አጠገቤ ናቸው።
አዎ፣ እ፣ ትናንት እኮ በቃ ስደውልለት አላነሳ አለኝ። ደጋግሜ ደወልኩለት ለሱ ቦታውን ስለማናውቀው ለሰውየው
እሺ፣
ደጋግሜ ደወልኩለት፣ ሊያነሳልኝ አልቻለም።
እስቲ ስልኩን ላክልኝና እሺ ልላክሎት፣ እሺ፣ እሺ ደውሉለት ነው በስልኮት ልክሎታል።
እ፣ ግን ካናገርኩት ይመችሻል አይደል?
ምን አሉኝ?
እ፣ አናግሬው ካገኘሁት ይመችሻል።
ከሰዓት በኋላ ጠዋት አልችልም።
በቃ ምንም ሰዓት ይሁን እ፣ ብቻ ደርሰን እንምጣ። በእናትሽ የእኔ ልጅ
አዎ መንገድም ደግሞ እኮ ተዘግቷል። ወቦደጆ አይ ምን እ፣ እቺ ከተማ ውስጥ ናት እኮ
መተላለፍ አይቻልም ተብሏል እና አጉል እንትን እንዳይሆን ብዬ ነው።
ጣፎ ነው አይደል?
እጣ አይደለም እ፣
ሰንዳፋ።
ሰ- ሰንዳፋ ይደርሳል እንዴ?
አዎ ሰንዳፋ ነው እኮ ነው ያለኝ።
ሰንዳፋ ነው አርባ አራት ማዘውሪያ አይ ሰንዳፋ ነው ያለኝ።
ነው።
አዎ በቃ ሰንዳፋ እስኪ ነው ለማ- እንትናችን ብሏል።
ለማንኛውም ስልኩን ላክልኝና እሺ፣ ጠይቀው ስልኩን ልላክ።
መንገድ- መንገዱንም በዛው ጠይቀዋለሁ።
በዛው ጠይቁት። አዎ እ- እሺ እሺ እሺ።